ሄሎ ሄሎ፣ አቤት።
ሰላም ከ ChipChip ነበር ምደውሎት።
እሺ እ፣ ይቅርታ ያልመጣ product ነበሩት ከዚህ በፊት እ፣ አዎ ትናንትና ምን ነበረ?
እ፣ ምንድን ነው ቀይ ስር ነበር። ዛሬ ይዘው መጡ እኮ።
Okay አመጡ።
አዎ ስለዚህ የቀረ product የለዎትም?
አይ የለም፣ ሌላ የለም።
እሺ፣ እሺ፣ ቀይ ስር የቀረ- ትናንት አልመጣም ነበር።
Okay፣ አሁን ዛሬ ይዘው ሊመጡ።
በቃ የቀረ ካለ ለነገ ለማምጣት ነበረ። እሺ፣ እናመሰግናለን። መልካም እሺ እሺ